ሄሎ ጤና ይስጥልኝ። ተድላ አምቡላንስ ሜሮ ነው የምንልዳውት።
ሰላም ናችሁ? እንትን ለነገሩ እንኳን ነገ ነው ያሉት ለማወቅ ነው። ከዳኑ አራት ኪሎ ዳኑ ቦሌ ስንት ነው የእናንተ ትራንስፖርት?
ቦሌ የት አካባቢ?
ቦሌ በከተማ ስንት? ቦሌ ሚካኤል ነው።
ቦሌ ሚካኤል።
አዎ።
እሺ፣ ታካሚው በዊልቸር ነው ወይስ stretcher ነው የሚጠቀመው?
በእንትን ነው በ stretcher ነው stretcher። ኦክሲጅን ይጠቀማል?
እ ኦክሲጅን ይጠቀማል?
ኦክሲጂን አይጠቀምም።
እሺ፣ በ stretcher
አዎ
ደርሶ መልስ ነው ወይስ ማ- ማድረስ ብቻ ነው?
ማ ከዳኑ ወስዶ እዛ ቤቱ ማድረስ ብቻ ነው።
እሺ። አንድ ሺህ ስምንት መቶ ብር።
በቃ ነገ እንደውላለን። እሺ
እሺ፣ ደውላችሁ ቀድማችሁ ደውላችሁ አሳውቁን።
እ ደውላችሁ አሳውቁ።
ነገረን። እሺ አባ አንተ
ወይ አዎ ጾም